ነው።
Hello ጤና ይስጥልኝ Best Bet
አ፣ ሰላም ነው?
እግዚአብሔር ይመስገን።
እዚህ ፖሊስ መሬት branch ነበረ እና እሺ B box ኡ መብራት ሄዶ ሲመጣ እና በየቀኑ ያስቸግረኛል፣ አይከፍትም።
እ፣ እ፣ ምን ይላል?
ፎቶ አንስቼ በምን ልላክልሽ?
ቴሌግራም ላይ ትልክልኛለህ?
በዛ በቢሮ ስልክ ዜሮ ዘጠኝ ዜሮ ሶስት በሚለው ዜሮ ሶስቱ ላይ አዎ አይ፣ መጨረሻ አድርገህ ሞክረኸዋል?
አሁንማ እንትን ፊልም ብቻ ይከፍታል፣ አንዱ ቲቪ አይከፍትም።
እስቲ እሺ ምን እንደሚለው screenshot አድርገህ ላክልኝ።
አይ